Hello Hello፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
ጉድዊን አፓርትመንት።
አዎ እሺ፣ ከ We Plus Solution ድርጅት ነበር የምደውልልዎት።
ከየት?
ከ We Plus Solution ድርጅት ነበር ይችላል።
የምደውልልዎት። አዎ።
Okay እሺ።
ከዚህ በፊት አገልግሎቶትን ለመስጠት We Plus Solution Provider የሚል መተግበሪያችን ላይ ተመዝግበው ነበር።
ትክክል። አዎ እሺ፣ አሁን ላይ አገልግሎት መስጠት ስለጀመርን ኦንላይን ላይ ሆን አገልግሎቶችን መስጠት ይችላሉ። ደንበኛ ማግኘት ይችላሉ።
Hello
ይሰማል?
ይቆራረጣል። እሺ ይሰማኛል።
እሺ አ- አሁን ላይ ስራ ስለጀመርን ኦንላይን ላይ Okay።
በመሆን አገልግሎቶችን መስጠት እንደሚችል ነበር።
Okay ስለዚህ ሙሉ information እ፣ የሆነ ጊዜ ልክልኝ አጋጣሚ አልተመቸኝም እና
እሺ ተጨማሪ የ- ጥያቄ ወይም ደግሞ
እሺ
ተጨማሪ ጥያቄ ካሉት ወይም የሚፈልጉት ነገር ካለ ስልክ ቁጥሮትን እ።
ልሰጡት እችላለሁ። ስልክ ቁጥር Okay ክርስቶስ።
Contact ማድረግ ሰው
አዎ contact ማድረግ ይችላሉ። ማንኛውም እሺ።
ጥያቄ አስተያየት ካሉት ምናልባትም ደግሞ እ።
በፊት ስለሆነ የተመዘገቡት password ዎቱም ከጠፋ contact አድርገው ማስተካከል ይችላሉ። ልስጥዎት።
እሺ እሺ ስጠኝ ስጠኝ እሺ ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት ሰማንያ ሶስት
ሰማንያ ሶስት ሰማንያ ሶስት
ሰማንያ ሶስት ሰባ ስምንት
ስም ሰባ ስምንት ሰባ ስምንት አዎ
እሺ እሺ መልካም ቀን ይሁንልዎት።
እሺ